አድርጎ የማውራት
አያችሁ ሸማላ አያችሁ ድምፅ ያወጣል። ኮምፒውተር ኢንተርኔት ስለሆነ ብላችሁ እንዳታስ ሌላው የ voice interruption ኦችን handle ያደርጋል የእናንተ ስልክ። እሱንም ታሳቢ ባደረገ መልኩ ነው ማለት ነው። ስለዚህ አሁን ስልክ እያወራ ነው አያችሁ፣ ሀያ አንድ ሰከንድ ሀያ አራት ሰከንድ ድረስ ነው እናንተ ጋር ከመጣ ከቆየበት እኔ ከደወልኩበት ጊዜ ወደ እናንተ አያመጣ። እሺ እንደምታዩት ሀምሳ ስንት ነው? ሀምሳ አራት ሰከንድ ሀምሳ አምስት ሰከንድ እያለ ነው። on call ነው። hold ማድረግ ከፈለጋችሁ እባክዎት እንደመኛችሁትን ጠብቁን ብላሽ hold ታደርጋለች። mic ሽን ዘግተሽ እዚህ ጋር ስለዚህ ክላይንት እዚህ ውጭ ገብጭ ብላችሁ ኖት ቅድም ያልኳችሁን ኖት መጻፍ ትችላላችሁ። ግልጽ ነው። ኖታችሁን አይ እኔ የተሻለ እንትን አለኝ ከሆነ ፎርማት እንሰጣችኋለን። የወርድ ፎርማት አለ እሱን እሱ ላይም ትሰራላችሁ። የኤክሴል ፎርማት ከዛ ትራንስፈር የምታደርጉት ከሆነ ኮዱ ትራንስፈር ታደርጉታላችሁ ወደ ማን? እሺ ትራንስፈር ላደረገው ነው ወደ ማን ትራንስፈር ማድረገው? ትራንስፈር ስታደርጉት ኢሚዲየትሊ ወደ ሜላት፣ ወደ ኤደን፣ አሳንቲ እ አያችሁ ስማችሁን እዚህ ጋር አያችሁ ወደዚህ ሰው ምን ታደርጋላችሁ? ትራንስፈር ታደርጋላችሁ። ይሄ ማለት አለቃ ወይም ኦሮመኛ ወይም አማራ ትግረኛ ተናጋሪ ወይም እንግሊዝኛ ተናጋሪ ግልጽ ነው። ቀላል ሲምፕል። ይሄ ማለት እያንዳንዱ ሰው ኪባር ላይ ያለ ማለት ፓርት ኮድ ማድረግ ከፈለጋችሁ ዋና መሰረታዊ ሂደቶቹ ማይኩን ኦፍ ማድረጋችሁን እንዳትረሱ አደራ። ከ transfer ማድረግ ያለባችሁ እንዴት transfer ማድረጋችሁ ከ customer ጋር ያቆያችሁት ነገሮች ሁሉ እያንዳንዱ ጊዜ ይቅርታ እየጠየቃችሁ መስመር ላይ እንዲቆያችሁ እንዲጠብቃችሁ ማድረግ መቻል አለባችሁ።